hello ጤና ይስጥልኝ hello hello ጤና ይስጥልኝ አዎ ይስጥልኝ።
ቢኒያም እባላለሁ ጉዳዩን ነው የደወሉት ምን ልርዳዎት
ስራ ክፍት ቦታ ካላችሁ ለመመዝገብ ነበር።
እሺ ሙሉ ስሙትን ይንገሩኝ
የባለቤት ነው በአለም ላይ ጌታሁን ከበደ።
በአለም ላይ ጌታሁን ጌታሁን።
ከበደ እሺ የባለም ላይ ስልክ ስልካቸው ስንት ነው
ሀምሳ ሶስት ዜሮ ዘጠኝ ሀምሳ ሶስት ዜሮ አምስት እሺ ሀምሳ አምስት ዘጠና ሁለት ሀምሳ አምስት ዘጠና ሁለት እሺ እድሜያቸው ስንት ነው
ሀያ ስምንት ሀያ ስምንት የመኖሪያ አድራሻ
አዲስ አበባ የት አካባቢ
ደርግ ገርጂ እሺ በምን ሙያ ነው እኛ ጋር መመዝገብ የፈለጉት
accountant የስራ ልምድ አለው እና accountant የስንት አመት ልምድ አላችሁ ስምንት አመት ስምንት አመት እሺ እ ባል- የእኛ ቢሮ የሚገኘው መዝግብ ህይወት አለሁኝ መረጃውን ይዣለሁ የእኛ ቢሮ የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው አንድ ቀን ቢሮ ጠርተን ስለ ስራው ገለጻ አድርገን እ የትምህርት ማስረጃቸውንም መታወቂያችንም አይተን እ system ላይ የምንመዘግባቸው ይሆናል እስከዛው ግን የቴሌግራም ቻናልም አለን ቴሌግራም ቻናላችን ላይ የተለያዩ ስራዎች post ስለሚደረጉ እሱን በ message እልክላችኋለሁ እሱንም እየተከታተሉ ይቆዩናል ማለት ነው እስክንደውልላቸው ድረስ
በቃ ክፍት ቦታ ሲኖር ደውሉ አዎ፣ እንደውልና አንድ ቀን እንጠራቸዋለን ትምህርት ቢሮአችን።
መረጃውን ያመጣል አዎ እሺ መረጃ ከየት ነበር የሰማችሁት ስለ ጉዳይ
እኔ ከሰውን የተቀበልኩትኝ ከሰው ነው እሺ በቃ ይዣለሁ መዝግቤያለሁ መልካም ቀን ይሁንልዎት እናመሰግናለን